አቤት ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም ናቸው?
እግዚአብሔር ይመስገን። ሰላም አሉ።
ደህና ደህና፣ እግዚአብሔር ይመስገን። ዶንኪ ቲቪ ነው አይደል?
አዎ ዩቲዩብ ነው።
አዎ፣ እጹብ ድንቅ ልጅ ለመጠቆም ፈልገን ነበር እና ይቻላል።
እኛ ጋር አሉ ነበር። በየት ነው ማግኘት የምንችለው? ወይስ እዛ ነው ይዘ ነው የምንመጣ?
ለእኔ በስልክም መጠቆም ይችላሉ። ፍቃድ ፍቃደኛ እ?
ከሆኑ- ፍቃደኛ ከሆኑ በስልክም መጠቆም ይችላሉ።
እና እዚህ በወለጋ ውስጥ ነው እና
እድሜዋ ስንት ነው የህፃኗ?
እ?
የህፃኑ እድሜ ወይ እድሜዋ ስንት ነው?
እድሜዋ ስድስት
ከዛ እኛ የምንፈልግ እየመዘገብን የምንገኘው አምስት ዓመትና ከአምስት ዓመት በታች ያሉ ህፃናትን ነው።
ከአምስት ዓመት በታች ያሉ ነው።
አዎ፣ አዎ፣ በጣም ይቅርታ ስለደወሉ እናመሰግናለን።
እሺ፣ እሺ፣ በሉ።
ሰላም አሉ። መልካም ምሽት።
እሺ፣ እሺ።